ሄሎ
ማታ withdraw አድርጌ አልገባልኝም ነበር። ሄሎ ሄሎ አቤት።
ዊዝድሮ አድርጌ አልገባልኝም ነበር አካባቢ እሺ ቤት ስቴት ቁጥርን ንገረኝ።
ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት
ዜሮ ዜሮ ዜሮ ዜሮ
ሰላሳ አራት ሰላሳ አራት ሰባ ሰባት ሰባ ሰባት
አዎ ሰባ ሰባት
ዜሮ ዘጠኝ ዘጠና ሁለት ዜሮ ሶስት ዜሮ ዜሮ ዜሮ ዜሮ ዜሮ ዜሮ ዜሮ ዜሮ ሰላሳ አራት ሰባ ሰባት አዎ እሺ ስንት ብር ነው?
ሶስት ነበር
እሺ process ላይ ነው። እሺ ለሳንቲሞች ተሳውቅልሃለሁ። ትንሽ ጠብቅ፣ ይገባልሃል። ሳንቲም ላይ እየጻፈ ያለ አለ